este ningún sport va como Nordot.
አቤት አቤት።
ሁሉ ስፖርት ነው የምንረዳዎት?
ሁሉ ስፖርት ቴሌብር ላይ ሪፖርት ለማድረግ ፈልጌ በቴሌብር በተጠቀመው ቴሌብር የለም ላው ላይ ለምን ሪፖርት ያር ከዛ ነው።
አዎ፣ ስልክ ልስጦት ያዙና በዚህ ዲፖዚት አድርጉ።
እሺ ዜሮ ዘጠኝ ሰላሳ ሁለት ቆይ እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት
አስራ ዘጠኝ
አስራ ዘጠኝ
ስልሳ ስድስት
ስልሳ ስድስት ፍትህ አምላክ ማርዬ ፍትህ አምላክ
ስልሳ አምስት ማርዬ ነው የሚለው አዎ እ ደረሰኙን ፎቶ አንስተው ቴሌግራማችን ላይ መላክ አለቦት
okay በዚህ እንትን ብዬ ማለት ነው ብሩን የቱ ላይ ሞላው ታዲያ እዚህ ላይ እዚህ ላይ ነው የሚሞላው ብሩን እሱ ላይ ይሞሉና የሞሉትን ብር ደረሰኝ ፎቶ አንስተው ቴሌግራማችን ላይ ላኩ ቴሌግራማችን ያውቁታል
አላውቀውም ዜሮ ዘጠኝ ሰባ ስምንት
እሺ ቆይ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት
አዎ
እሺ ሌላ እንትን ሁሉ?
ስል- እ ገባኝ ገንዘብ አልኩሎታል
እ ገንዘብ ምናምን ለማስተላለፍ ነው፣
ለማውጣት ነው ለማውጣት አዎ
branch withdraw የሚለው ላይ ኮድ ሲሰጡት ይልኩልናል እ
branch withdraw የሚለው ላይ አዎ ኮድ ይሰጡታል እሱን ይልኩልናል እናወጣለታለን
እሺ